ሌላው ሀሴት ነኝ።
ሀሴት order number እስኪ አውጪልኝ ጠቃሚ ሆኖብኝ ነው ሀምሳ ዘጠኝ ዘጠና
ሀምሳ ዘጠኝ ዘጠና አዎ አንደኛውስ አንደኛው ደግሞ ሀምሳ ዘጠኝ ሰባ
ሀምሳ ዘጠኝ ሰባ አዎ
ፍቅር ሰላም ቻርጅ ውስጥ አስናቀነ
አዎ ከፒና ሴምሲ እና አዎ።
ደግሞ እንዴ ከቢጂ አንደኛው እስከ ቢጄስ አንተ ጋር አይደለም።
እኔ ጋር ነው ቢጄስ አንተ ጋር አይደለም።
ነገርኩሽ እኮ ኦርደሩን
ነገርከኝ ሀምሳ ዘጠኝ ሰባ የቢጄስ
ሀምሳ ስምንት ነው ሀምሳ ስምንት ሰባ ሀምሳ ዘጠኝ እኮ ነው ያልከኝ አይደል እንዴ?
ሀምሳ ስምንት ሰባ ነው አልኩሽ
record እኮ አለው አስናቀ
የምን ሀ- ሀምሳ ስምንት ሰባ ሪከርዱን መስማት እችላለሁ። ያልከኝ ሀምሳ ሰባ ነው።
ሀምሳ anyways እስኪ ስምንት ሰባ ነው።
ጠብቀኝ። ሀምሳ ስምንት ሰባውን ልይልህ። አረ ፍቅር ሰላም ሊዘጋብኝ ነው። እሺ መቻቸው እንቀባበላለን። ቤት እሺ ወይኔ አይመጣም። አስራ ሀምሳ ስድስት ሰባት ከቢዜ ወዴት ነው? እሺ ጠብቀኝ አንዴ ሄሎ hello አቤት hello ይሰማኛል ወጥቷል ይሰማኛል አስናቀ የፒል ወጥቷል ወጥቷል እሺ ወጥቷል
እሺ